ይቅርታ መልሼ ደወልኩልዎት። location የት ነበር የሞሉት?
ቲፒኦ
ቸርችል የቸርችል ጎዳና ላይ ቲፒኦ የሚባል ህንጻ አለ።
እሺ።
ባለ የታወቀ ነው። የቴሌ customer ኦች አሉ።
እሺ፣ እሺ። ይሄን check ለማድረግ ነው። እሺ።
በቃ ያው አስቀምጨዋለሁ። ነገ ጠዋት ልማት ይችላል።
አዎ፣ በቃ ለነገ ጠዋት አስገባልዎታለሁ።
እሺ፣ ነገ ጠዋት ይግባልኝ። ያንን አልስረቅም።
እሺ፣ አስገባልዎታለሁኝ አሁን።
እሺ፣ እሺ፣ መልካም አመሰግናለሁ።
እሺ